ጤና ይስጥልን።
ሰላም ነው እግዚአብሔር ይመስገን።
አለን። ኦንላይን ላይ ቶዮታ ኮሮላ አይቼ ነበረ።
እሺ እየሰማሁህ ነው።
እና ሞዴሉ ምንድን ምን አይነት ነው ሁለት ስንት ሞዴል ነው ያዩት?
እ ሞዴል ሁለት ስንት ነው ያዩት? አባት ሁለት ሺ ስድስት መሰለኝ
ምን ላይ ነው ያዩት?
እ ቲክቶክ ላይ
ወላ ሁለት ሺ ሰባ- ስንት ነው ያሉት? ስድስት
እ
መስመር ላይ ናት።
አዎ መስመር ላይ ነው።
እሺ እኮ ሁለት ስድስት ኮሮላ ነው አይደል ያሉት?
አዎ ሌላም ካለ ንገሪኝ።
እሺ አንዴ ጠብቁኝ። ኮሮላ ሁለት ሰባት አለን
አላ
ሁለት ሚሊዮን ስድስት ስድስት መቶ ሺህ የሚባል ኮሮላ አለን።
እሺ ሌላ
ኮሮላ ሁለት ሺህ አምስት አለን ሁለት ሺ አምስት እሺ ሁለት ሺ አምስቱ ስንት ነው የሚባለው?
እኮ ባንክ አለበት ስምንት ሰባ ባንክ አለበት። ቀሪውን cash ከፍለው ነው የሚወስዱት። ቁጥር ልስጦትና ደውለው ያናግሩት።
እሺ ቁጥሩን text ማድረጋችሁ ይልኝም በዚህ እ፣ ይቅርታ አልችልም፣ ሲሰማ አያደርግልኝም።
እ፣ እሺ ንገሪኝ ቁጥሩ ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስ- አስ- አስራ አንድ አርባ ሶስት
አርባ ሶስት ዜሮ ሰባት ስልሳ አራት
ዜሮ ሰባት ስልሳ አራት ልክ ነው።
እሺ እናመሰግናለን።
እኛም እናመሰግናለን። አቶ